ሁለት ሰው ብሎኛል። ባይዘው
ሄሎ ይቅርታ ተቋረጠ።
አው ተቋረጠ። ደግሞ ይቆጥራል ስልካችሁ እንዴ? በዚህ እንትን ስል እ?
ጀምሮ ራሱ አንድ ብር ያረሰ እኮ በቂቃ ያ ሁለት ብር ምናምን ስለሚያነሳ ስልኩም ሳይነሳም ይቆጥራል።
እሺ እሷን ስልኩልኝ ይችላሉ።
ችግር የለው ካለው አምስት ብር እ? ሄሎ?
እሺ ልንገረው፣ ስልክ ቁጥር ልንገረው።
እ? እሺ ምን የምልበት ሄሎ እኔ የምልክበት እ፣ ስልክ ቁጥር እ?
አዎ ልንገረው፣ እሺ ቆይ እ፣ ልያዝ።
ዜሮ ዘጠኝ አርባ ዜሮ ዜሮ አርባ አርባ አራት አርባ አራት እ፣ መጨረሻው ዜሮ አራቱ ነው። መጨረሻው ዜሮ አዎ አራቱ አዎ
እሺ፣ ዜሮ ዘጠኝ አለ።
ዜሮ አራት አለ።
እሱ- እሱ አለኝ። አዎ።
እሺ፣ አይሳም ላኩልኝ።
ነበር ታች
እሺ ላይ አዎ፣ ላክልህ?
ፎቶ ይላኩልኝና መልሼ እደውልልዎታለሁኝ።
ደውልኛ እናት በጣም ወይ ልጆቹም ደውል።
አይ አንቀበል ምናምን ስላሉኝ ከተሻለ ብሩን ጨምረን እንኳን ቢሆን ቢቀየርልኝ ደስ ይለኛል።
ልክ ነው። እስኪ እ፣ ልየውና ልደውልልዎት። እሺ እሺ